ቆዩ አልኩ። አንድ አራት hello ጤና ይስጥልን።
ጤና ይስጥልን።
አለን አለን። ሰላም ነው?
አለን አለን። ከጠዋት ጀምሮ ሞክር ነበር ቤት ቤት ላይ ትላንት withdraw አድርጌ ሶስት መቶ ብር እሺ።
እና እስካሁን አልገባልኝም። pending ይላል። በዚህ በዚህ ስልክ አይደለም።
እሺ፣ የቤት ቤት ስልክ ንገረኝ።
ዜሮ ሁለት ዜሮ አራት
እሺ፣ ዜሮ ዘጠኝ ዜሮ ሁለት ዜሮ አራት ሰማንያ አራት ሰባ አምስት
መቼ ነው?
ትላንትና አስር ሰዓት ተኩል ላይ ስንት ብር ነው?
ሶስት መቶ ብር
በሳንቲም ፔ ነው አይደለ?
አ
በሳንቲም ፔ ነው የሞከሩት።
አ አ
እሺ፣ ለሳንቲም ፔ እናሳውቃለን። ትንሽ ጠብቁን። እሺ፣ ይስተካከላል።
እሺ እሺ። ያው ሰዓቱ ትንሽ እንደ እሺ፣ እሺ፣ ምርጫ ሰዓት
እሺ፣ ይስተካከላል።